ሄሎ ሄሎ
ሰላም ጤና ይስጥልን።
እንዴት ዋልሽ?
እግዚአብሔር ይመስገን። ዶም YouTube ነው የኪሻ አራተኛ ዙር መመዝገቢያ ነበር።
እሺ አይ YouTube ስልጠና ለመመዝገብ ፈልጌ ነበር።
ማን ልበል?
ቸርነት
ቸርነት ማ ፍቃዱ
Okay። አድራሻው የት ነው።
አዲስ አበባ
የት አካባቢ?
ካሳንቺስ
Okay። ስልክ ቁጥሮትን ይነግሩኛል?
ዜሮ ዘጠኝ ሰላሳ ሁለት አርባ ዘጠኝ ሰላሳ ሁለት አርባ ዘጠኝ ሰላሳ ስድስት ሀያ ስምንት
ኦንላይን ላይ ነው ወይስ በአካል ነው መማር የሚፈልጉት?
አይ በአካል
ማስታወቂያ ምን ላይ ነው ያዩት?
እ ዩቲዩብ ቻናላችሁ ነው ማስታወቂያ ኦኬ። እ ክላሱ የሚቆየው የስቶፍቶ ክላስ ናት።
እሺ በአካል ከሆነ በሳምንት ሶስት ቀን አያት ትርሱ ሲኒማ ከ11 ሰዓት ተኩል እስከ አንድ ሰዓት ተኩል የት የት እናት አያት ትርሱ ሲኒማ
አያት ምን ሲኒማ
አያት ትርሱ ሲኒማ ከ11 ሰዓት ተኩል እስከ አንድ ሰዓት ተኩል ነው።
እሺ
እ credit hour ኡ ጠቅላላ ሀያ credit hour ነው። አንዱ credit hour ሰባት መቶ ሀምሳ ብር ነው። እ ግን እስከ ነገ ከሆነ ክፍያ የሚፈጽሙት ሰላሳ አራት percent discount ስላለ አምስት መቶ ብር ብቻ ማለት ነው በ credit hour ጠቅላላ ለሶስት ወር ኮርስ አስር ሺህ ብር
ከነገ ስንት ሰዓት ድረስ ነው?
ስድስት
ስድስት ነገ ሰዓት።
ስድስት ሰዓት ላይ class ኡ ይጀምራል። አዎ።
እሺ በምን ደግሞ ፈጽመው ክፍያው?
እ አሁን ለመመዝገብ ከወሰኑ account እንልክሎትና ገቢ ካደረጉ በኋላ ቴሌግራም ላይ መላክ ይችላሉ።
በጣም ጥሩ። እሺ ላኪ
እሺ